ሄሎ
ሄሎ ጤና
እንትን ገለብ አልገባልኝም። ታውቂያለሽ ቤት ማን ነው አካውንት
ዲፖዚት ነው ዊዝድሮ ነው?
ዊዝዶ
እስኪ በስቲ ቤት ቁጥርህን ንገረኝ። በስቲ ቤት ቁጥርህን ትነግረኛለህ አንዴ?
ዜሮ ዘጠኝ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ
ሀያ ስድስት ሀያ ስድስት አርባ ዘጠኝ ሰላሳ ዘጠኝ ነው።
አርባ ዘጠኝ
እሺ አርባ ዘጠኝ ሀያ ስምንት ሀምሳ አምስት
ሀያ ስምንት ሀምሳ አምስት መቼ ነው?
ትናንትና ማታ
ስንት ብር ነው?
ስድስት መቶ እሺ ጠብቀኝ።
ፍቅር በእናትሽ ቶሎ በይ።
እሺ አባቴ connection ስላስቸገረኝ ነው፣ ይቅርታ እንዴ። እሺ hello ወይማ እ ለሳንቲም ፔዎች አሳውቅልሃለሁ። እሺ ብዙ transaction ስላለ ነው እየቆየብህ ያለው።
እ አሳውቅልሃለሁ።
እሺ እናትሽ በቃ ቶሎ እሺ አመሰግናለሁ። እሺ